ሄሎ ሄሎ
እንዴት ነው?
እግዚአብሔር ይመስገን። ምን ነበር?
ኧረ ምንድን ነው ብር አልገባለን እኮ ከትናንት ወዲያ ገባ እ?
ይገባል ይገባል ይባላል እስካሁን አልገባልኝ።
ወዴት ነበር ያረግከው?
ቻፓ በቻፓ ወደ ንግድ ባንክ
እሺ ስንት ብር ነበር?
ሁለት ሺህ እሺ የቤት ቤት ቁጥር የደወልክበት ነው?
አይደለም እሺ አይደለም፣ ንገረኝ።
ዜሮ እሺ ዘጠኝ ንገረኝ።
ዜሮ ዘጠኝ አስራ አምስት እሺ አስራ አምስት
ስልሳ ሁለት ስልሳ ሁለት
ሰባ አንድ ሰባ አንድ ሰባ ሁለት
ሁለት ሁለት ስንት ብር ነው ያልከው?
ሁለት ሺህ የትላንት ነው አይደለ?
ከትላንት ወዲያ ማታ ነው።
እሺ ኧረ አንድ አለ። ሁለት ሺህ ብር እንዳለ ነዋ እንዳለ በዛብህ ከበደ እንዳላ እንዳ- ወደ ንግድ አዎ፣ ባንክ account አዎ እሺ አለ process ላይ ነው። እሺ ለቻፖች አሳውቀን ይገባል፣ ትንሽ ጠብቁን ብለዋል። ይስተካከላል ዛሬ።
እ- ከትላንት ጀምሮ እንደዛ ነበር ሲሉ ዛሬ ይስተካከላል ብለህ ዛሬ መለ አዎ ልክ ነው። ዛሬ እንጠብቅ። እሺ ይስተካከላል።
አየህ